hello ሰላም ነው። ሄሎ ሄሎ አሰማ፣
እሺ፣ አሁን ሰማት። እንዴት ነሽ?
እግዚአብሔር ይመስገን።
strawberry ሰኞ ዕለት አዝዤ ነበር፣ ግን እስካሁን አልመጣም።
እሺ፣ እስኪ ስልክ ቁጥሮችን ነግሩኝ።
ዜሮ ዘጠኝ ሀያ ስድስት እሺ፣
ሰማንያ ሰማንያ አራት አርባ አራት
ብስራት ነው።
አዎ
የት ነበር location ኡ?
ወሎ ሰፈር ተሞካቅ
እሺ፣ አ- አጠቃላይ ሶስት ኪሎ ነው አይደለ grape ኡ?
አዎ ሶስት
እሺ፣ check አድርጌ መልሼ ልደውልልዎት። የ driver ስልክ ነግሮታለሁ።
እሺ እሺ እሺ እሺ እሺ